This ah. ¿Te llegó, Pablo? ሄሎ ጤና ይስጥልኝ ይሰማዎታል እንዴ?
አሁን ይሰማል። ሄሎ ሄሎ ሄሎ ሄሎ
ደንበኛችን ይሰማዎታል?
አሁን ይሰማል።
እሺ አሪፍ ነው። እባክዎ ምን ልርዳዎት?
እማች ከአርብ ዕለት ከሴክስ ቤት በአሪፍ ፔ ማለት withdraw አድርጌ ነበረ።
እሺ እስካሁን አልገባልኝም። processing ነው የሚለው።
ከትዌክስ ቤት ነው እንደዛ withdraw ያደረጉት።
ከስዌክስ በአሪፍ ፔ withdraw አድርጌ ነበር።
እሺ ደንበኛችን ስሞትን ይነግሩኛል?
እሺ፣ ቶማስ
ቶማስ ማ ኤልያስ
ስንት ነው amount ኡ? ምን ያህል ነው?
ሶስት ሺህ ብር
ምን አሉ?
ሶስት ሺህ ብር ሶስት ሺህ ብር አዎ፣
መቼ ነው?
አርብ ዕለት
ያሁኑ አርብ ማለት ነው። ያለፈው ባ- አርብ አዎ፣ ያለፈው አርብ አዎ። ሄሎ ሄሎ ሄሎ ዘጋሽ ነው?
ለእኔ ይሰማኛል። ይሰማዎታል?
እኔ አሁን ይሰማኛል። አዎ።
እሺ በቴሌግራም screenshot አንስተው ይላኩልኝ።
አረ እነሱ አሁን- አይሰሙም። እነሱ ደንቆሮ አይደሉ እንዴ? ቴሌግራም ላይ ያሉት ከአርብ ጀምሮ እኮ እየላኩላቸው ያለሁት።
ልከውልን ነበር።
አረ ልኬላቸዋለሁ። አሁን ምንም ምልሽ የማየውን መልስ ነው ራሱ እንትን የሚሉት እንዴ።
እሺ user name ኡን ይነግሩኛል። user name ስሙን ስልኬ ልንገርሽ፣ user name ኡን ሲሆና ስልኬ ልንገርሽ።
እ፣ እሺ የ account ነበሩ ቁጥሩ ማለት አሁን በደወልኩበት አይደለም።
አይደለም እሺ ዜሮ ዘጠኝ ሀያ ዜሮ ዘጠኝ ሀያ ስልሳ አምስት ስልሳ አምስት ስልሳ አራት
ስልሳ አራት አስራ ዘጠኝ
ምን አለ አስራ ዘጠኝ ስልሳ ዘጠኝ እሺ እሺ ደንበኛችን እኔ በሚመለከተው ክፍል አስተላልፎለታል። የሚመለከተው ክፍል ምላሽ ይሰጡታል።
አ- አርብም እኮ የሚመለከተው ክፍል ነው እኮ ያሉኝማ። ምን ይሻላል?
እሺ ደንበኛችን ጉዳዩ ይታይሎታል። ያው ትንሽ ጊዜ ሊፈጅ ይችላል። እኛ contact እናደርጎታለን solve ከተደረገ።
ኧረ እንደዚህ መጉላላት።
በጣም ይቅርታ ደንበኛችን ስለተፈጠረው ችግር
እ፣ እ፣ በተሻለ ፍጥነት እንዲፈታ እናደርግሎታለን።
ግን አራቀበችዋልማ ከዚህ በላይ አይፈጥንም።
ትንሽ እ፣ ሌላ ምረዳውት ነገር አለ ከዚህ ውጭ አይ በቃ thanks።
ስለደወልን እናመሰግናለን። አገልግሎት ስላለችን ሀሳብ አስተያየት በሚሰሙ ጊዜ በኋላ አስቀምጡ መልካም